ሳያምጣ አቤት ያዝለቀቅ ነው ደግሞ ናፍቆቱ ከልብ እያሳጣ እንደ ድግግር ሲለኝ ድንግርግር ጭንቅ እያለኝ መላው ሲጠፋኝ ኧረ ሳላውቀው መውደድ መውደድ መውደድ ጉድ ሰራኝ ሰራኝ መውደድ መውደድ መውደድ ጉድ ሰራኝ ሰራኝ ረግ ረግ ረግ ረግ ረግ መውደድ እንዲያው ለመንደት አቤት አቤት አቤት አቤት አቤት ወዶ ሟተት የተለዩ ያፈቀሩ የናፈቆ ያሰቡች ለት ረንዴ ረንዴ ረንዴ እንዴ እንዴ እንዴ እንዴ በአንድ ብለሽ መውደዴ ሁለት ሶስቴ እንዳልመጣሽ ቤቴ አራቴ በህይወቴ አምስት ስድስቴ ያላንተኔቴ ብለሽ ሰባት ጎዝጎዝ ካንጀቴ ስምንት ዘጠኝ ካልጋ ባልኝ አስሬ ፍለጋንተን ዞሬ ዞሬ እንዳላልሽን ዛሬ ትከጂ ተከጂኝ ወይኔ አጅሬ አስሬ ፍለጋንተን ዞሬ ዞሬ እንዳላልሽን ዛሬ ተከጂኝ ወይኔ አጅሬ አመል አመል አመል አመል መውደዴ ሲብሳ ያምጣው አቤት ያዝለቀቅ ነው ደግሞ ናፍቆቱ ቀልብ እያሳጣ እንደ ንግግር ሲለኝ ንግግር ጭንቅ እያለኝ መላው ሲጠፋኝ ኧረ ሳላውቀው መውደድ መውደድ መውደድ ጉድ ሰራኝ ሰራኝ መውደድ መውደድ መውደድ ጉድ ሰራኝ ሰራኝ እስኪ እስኪ እስኪ እስኪ ልጠይቅሽ ሆነሽ ከልበሽ ለምን ለምን ለምን ለምን ለምን ገሸሽ ያለሽ መውደድ ስለሽ ናፍቆ ስለሽ በማፍቀሬ አው ምን ተሰምቶሽ? ራንቺስ ራንቺስ ምን አይነቷ ሰው ነሽ? ተይ እባክሽ ወራት ቀንም አይገታሽ ሳምንት ውሎ ስጠባበቅሽ ሰኞማ ማሜ ተገኝተሽ ማክሰኞ ረቡዕን አራዳ ሆነሽ ሐሙስ ቀጠለሽ ምነው ፈነገሽ አርብ ቅዳሜ ምን አሳስቦሽ እሁድን በቁርጡ አድረሽ ውለሽ ውለሽ የምትመጪው አምሽተሽ አንቺ ልጅ እችን ይወዳል የሰውየው ልጅ ተይ አንቺ ልጅ ተይ ተይ አቶኞላዋይ ኧረ ተይ ኧረ ተይ ተይ ተይ አንቺ ልጅ ምነው የሰውየው ልጅ ተይ አንቺ ልጅ አቶኞላዋይ ኧረ ተይ ኧረ ተይ ተይ ተይ አንቺ ልጅ እችን ይወዳል የሰውየው ልጅ ተይ አንቺ ልጅ